hello hello ሰላም ነው sister አመሰግናለሁ በቃ እንኳን ደወልሽልኝ እሺ ችግር የለም ምንድን ነው ገቢ ለ- ለማድረግ ሲሉ ነው እምቢ ያሉት አዎ ምንድን ነው የሚሉት አ፣ እንጃ የሆነ ቀይ ጽሑፍ ያመጣል
ስንት ብር ነው deposit ለማድረግ የሞከሩት አንድ ሺ ይሄን የቤት ቤት ስልክ ወይስ ሌላ ነው አ፣ ይሄ ስንት ነው ነውና ይሄ ሌላ ሀያ ነው።
ሰባት ቤት ነው እና ሌላ ሌላ እሺ ይንገሩኝ ቁጥሩ አ፣ ዜሮ ዘጠኝ እሺ አስራ ሶስት ስልሳ ዘጠኝ አይደለም አ፣ አይደለም ዘጠና አራት ሰማንያ አራት ዜሮ ዘጠኝ ዘጠና አራት ሰማንያ አራት እሺ አስራ ሶስት ስልሳ ዘጠኝ
check አደርግሎታለሁ ይጠብቁኝ
እሺ
በቻፓና በሳንቲም ሲሞክሩ እምቢ ያሉት
አ፣ አዎ
hello ወይ sister connection ኦት refresh አድርገው ይሞክሩ እሺ እ፣ limit ኡ አልደረሰም ከዚህ አዎ አዎ፣ አልደረሰም ግን እምቢ አለ አይደለም የገባ በሁለቱም በቻምፒዮንና በሴንቲሜት ሞክረው በሁለቱም እምቢ አለ አዎ fail እያደረገ ነው ላይ ያሳያል ከዚህ refresh ያድርጉና አ፣ ስልኩ power off አድርጌ ልክፈተው አዎ እንደ አዲስ connection ኑን ኮኔክተሩን login ብለው ይሞክሩት እሺ።
በቴሌብር ነው አይደለ የሳንቲም አዎ፣ በሚል በስልክ- በስልክ ነው የምጠቀመው በቴሌብር ነው እምቢ አለኝ አዎ በቃ ይሞክሩ እንደዛ እሺ እሺ አመሰግናለሁ ችግር የለውም እሺ ሰላም ይደሩ